ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ድንቅ አድርጌ ልጆች እንትን ነው አዎ ድንቅ ልጆች
እና እስከ ስንት ዓመት ነው የምትሰራው?
ከአምስት ዓመት በታች
አዎ አሁን አራት ዓመት ላይ ናት እና አድራሻው የት ነው?
ለማስመዝገብ ነው ወይስ ለማስመዝገብ በስልክም ማስመዝገብ ይችላሉ?
በስልክ አዎ በአካል ያስፈልገው ነው?
አዎ በአካል ለመምጣት ፈልጌ ነበረ።
ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት
ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት